ሄሎ ጤና ይስጥልኝ። ቺፕቺፕ
ሄሎ ሄሎ አቤት። ትእዛዝ አዝዤ ነበረ ግን ቀኑ አለፈ። ብሩ መሰለኝ ባለ ሳምንት ነበር።
እስቲ ስልክ ስልክ ቁጥሮትን ይነግሩኛል?
ዘጠኝ አስራ አንድ አስራ አንድ ሀምሳ
ሃምሳ ዜሮ ዜሮ ዜሮ ዜሮ ስልሳ ዘጠኝ ሌላም አለ።
እሺ በትዝታ በሚል ነው የዚህን ቆቼ ላርግሎትና ትዝታ fail ያደረገ ነው አይደል?
አዎ።
የሽንኩርት አዎ ቴሌብር ይጠቀማሉ በዚህ ቁጥር።
አዎ
እሺ የኛውን እሺ አስልክሎታለሁ። እሺ ሌላኛው ይነግሩኛል?
ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አንድ ሀምሳ ሁለት
ሀምሳ ሁለት ሰባ ስልሳ አምስት
ሰባ ስልሳ
ስልሳ አምስት
እሺ የእሱም አ፣ አንዴ ነዋ ከትዝታ group እንድንቆር የሚለው አዎ አዎ በቃ እሱን አስልክሎታለሁ። እሺ አመሰግናለሁ።